ከግዬው ርቆ ሰው ካገሩ ብዬ ድርቆ ብዬ ድርቆ ልቦ ቀልብ ሀሳቡ መች ይረካ ልቡ ከሱ መች ሊረጋ መች ሊረጋ የሰው ሀገር የሰው ነው እንደ ራስ አይሆን ቢከፋውም ቢቸገርም ቢያዝንም ብቻው ያቀላበት ጉዳዩ ሞልቶ እስኪመልሰው አሜን ብሎ ዘመን እንጂ ቢነኩታው አግዘኝ እናቴ ጸሎት የአባቴ ምርቃት እንደው የለኝም ሌላ መጽናኛ ብቻዬን ሳዘን ሲከፋ ከአገሩ ከሞቀው ጎጆ ከክፍሽ ብርቅም ልቤ አብሮኝ ነው የሚፈቅርሽ አብሮኝ ነው የእምነት ማተቤ ስሞታ አይነግር ለሰው ለሰው ለሰው መቼም ወድዬ ባሰው ባሰው ባሰ አየሁት ሁሉን ዞሬ ዞሬ ዞሬ ማን እንደምዬ እንዳገር አገሬ አገሬ ሲበርደኝ ስከፋ የሚሆነው ነው የሚያምርበት ለካስ ባገር መቼም ከአገሩ ከግዬው ርቆ ሰው ከአገሩ ብዬድ ርቆ ብዬድ ርቆ ልቦ ቀልብ ሀሳቡ መች ይረካ ልቡ ከሱ መች ሊረጋ መች ሊረጋ የሰው ሀገር የሰው ነው እንደ ራስ አይሆን ቢከፋውም ቢቸገርም ቢያዝንም ብቻው ያቀላበት ጉዳዩ ሞልቶ እስኪመልሰው አሜን ብሎ ዝም እንጂ ቢነኩታብለው ሀሳቡ ጉዳዩ ሞልቶ ተመለስ ይብቃ ካላለው ቻል አድርጎ ይቀርማል እንጂ ለምን በይ ጥያቄ ከአገሩ ከሞቀው ጎጆ ከግብሽ ቢርቅም ልቤ አብሮኝ ነው የሚፈቅርሽ አብሮኝ ነው የእምነት ማተቤ ስሞታ አይነግር ለሰው ለሰው ለሰው መቼም ወድዬ ባሰው ባሰው ባሰ አየሁት ሁሉን ዞሬ ዞሬ ዞሬ ማን እንደምዬ እንዳገሬ እንዳገሬ አመዬ አገሬ እኔስ አገሬ እምዬ እናቴ እኔስ እናቴ ልቤ እየራበው ሆዴ ቢሞላ ጥሩ እንቅልፍ የለኝ ጎጆሽ ሲበርደኝ ኩርምት ስከፋ የሚሆነው ነው የሚያምርበት ለካስ ባገር አመዬ አገሬ እኔስ አገሬ እምዬ እናቴ እኔስ እናቴ ልቤ እየራበው ሆዴ ቢሞላ ጥሩ እንቅልፍ የለኝ ጎጆሽ ሲበርደኝ ኩርምት ስከፋ የሚሆነው